ምንድን ነው ችግሩ? ጥቅሉን ላልኬለት ነው ካርድ የለውም። ሄሎ ሄሎ
ወይ ወይ ወይ ወይ ወይ customer ኡን አላገኘኸውም አይደል?
ኧረ አግኝቼዋለሁ። ሳጥቼው እኮ complete አልኩት።
እውነት በቃ እኔ ደግሞ መልስ ልልክ ለእኛ እያነሳ አይደለም።
ሩም ድረስ ሂጅ አስጨነኩት።
በጣም ቆንጆ በቃ እሺ